Hello Medical Center ሰላም ነው።
ሰላም።
process ማድረግ ፈልጌ ነበረ እና
Hello ምን አሉ?
process ማድረግ ፈልጌ ነበር።
process አ OK። እሺ ምን ነበር አ- አድራሻችሁ ምን ጋር ነው? በአካል መምጣት ፈልጌ።
አድራሻችን ቦሌ ሩዋንዳ ነው።
ምን ሩዋንዳ ምኑ ጋር?
ሩዋንዳ ኤምባሲ ፊት ለፊት
ሩዋንዳ ኤምባሲ ፊት ለፊት ያው ሩዋንዳ ኤምባሲ ዋሽንግተን አካባቢ ነው።
ዋሽንግተን Medical Center አይፈ- የደወሉት የፈለጉት እ? ኦ ዋሽንግተን ሆስፒታሉን ነው DC።
የፈለጉት።
አይ አይደለም፣ ይቅርታ ተሳስቼ ነው።
OK እሺ።
ይቅር